ጤና ይስጥልኝ ደብተ አምቡላንስ።
አምቡላንስ ፈልገኝ ነበር።
እሺ፣ ከየት ወዴት ነበር የፈለጉት?
ከአዲስ አበባ
ወዴት?
ሻሸመኔ።
ሻሸመኔ ለአሁን ነው?
አዎ፣ ለዛሬ ነበረ ትምህርት ብናይ እናወራለን።
እሺ፣ አዲስ አበባ ምን የት ነው ያላችሁት?
ኮሪያዎች ውስጥ አለ
ስትሄዱ ሻሸመኔ የት ነው የምታርፉት? መኖሪያ ቤት ነው ወይስ ሆስፒታል?
ሐኪም ቤት ውስጥ አለ።
communicate አድርጋችኋል? አውርታችኋል? ሻሸመኔ ያለውን ሆስፒታል ምን ሆስፒታል ነው ያወራችሁት?
Okay፣ እዛ አይ እዛ ልጁ አለኝ ነግረነዋል። እንትኑ ይነግርሻል ስሙን እኔ እንትን አላልኩትም።
ኦክሲጅን ይጠቀማል?